Hello.
Hello. አሁን ኮይን የሚል ነበረ። ኮይን ብዙ ጊዜ ካርድ ስጥቅ ይዞት ሄዳንኝ ይላካንኝ፣ ግን የሆነ ገቢ ነገር የለውም።
አቤት። ሄሎ።
ስለ ኮይኑ ዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት እየተደወለ ማለት ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እሺ ሶስት ቁጥር ላይ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
እሺ ጥያቄና መልስ በ coin ነው የሚጠቀሙት።
አሸንፈዋል ይላል፣ ግን ሳሸንፍ እኮ የሆነ ያ- ጥቅም ምናምን coin ገብቶለት ነው።
ነው አዎ game ኦቹን ይጫወቱበት፣ ጭ- ጥያቄና መልሶቹን ይጠቀሙበት። እሺ፣ እ-
እሺ።